ሰላም ሰላም ሰላም ጤና ይስጥልን።
አለን። ሰላም ናችሁ?
እንደምን ዋሉ?
ስራ ቆንጆ ነው።
እግዚአብሔር ይመስገን ጥሩ ነው።
እም፣ አይ፣ አንተን account መዝግቦ register አድርጎት ነበር እና login ስለው እንዲ ያለኝ
ምንድን ነው የሚለው?
invalid password እና invalid username ተጠቅመዋል እንግዲህ password ብለዋል።
ብዬዋለሁ። ስለ እንደዛ ስ- እንደዛ ብዬ ስገባ ደግሞ እንትን contact አድርግ ምናምን አለች።
አዎ፣ ይሄ ለ- አንደኛ user መሆኑን አረጋግጥ ታስገባው ስልክ ቁጥር ከዛ የሚላክልህ ኮድ ደግሞ አዎ፣ እሱን አሁን send ላይ እንዲ ያለኝ forget አድርግቼ send አድርግ ስለው አላ- አላከልኝም እንዲ ያለኝ
ምን- user ኡን ትክክል ነው። ምናልባት አንዳንድ user ኡን ከተሳሳት ዜሮ ምናምን ካስገባክ አዎ፣ ዘጠኝ ብለህ መጀመር አለብህ።
አዎ፣ ዘጠኝ ብዬ ነው የጀመርኩት።
በቃ connection ነው እንጂ system ኡ ይሰራል። ምንድነው
እም፣ system ኡ እየሰራ ነው።
system ወረድ
አዎ የ system ችግር የለም። ይህ connection ን check አት እንጂ ይሰራል።
እም፣
እሺ እምቢ ካለ ደውልልን።